Hello, አሎ ጤና ይስጥልኝ። ሀሚድ ልርዳ?
ትኬት ትነግረኛለህ? አልፏና አላለፈም። ዋይፋይ ስላለኝ አካባቢ እሺ ንገረኝ። ካሸር ኮድ ቼክ ላድርግልህ።
አስር ሰባ አስር ሰባ ዜሮ አንድ አስራ አራት እሺ ሰላሳ ብር ቦነስ ተሰጥቷል። ካሽባክ ኦ ማን ነው የጣሪ ባንክ ደርሽ አመሰግናለሁ አጃክሲው አጃኮ ናት ና- ደርሽ ቴንኪ ቴንኪ እሺ መልካም ቀን